በግድ ማ ማነው ስሙ? ሄሎ
ወላል ጤና ይስጥልኝ። ከቤት ቤት ነበር ምደውለው።
እሺ፣ እሺ።
እ፣ ቅድም ዊዝድሮ አድርጌያለሁ ብለህ ነበር አይደለ?
ያው ዊዝድሮ አድርጌያለሁ ብለሃል።
ደስ ቢድ ያው ዩ ዩ ካም ባክ እኮ- አዎ እኮ የምትመልሰው እንዴት እንደሆነ ነግሮሃል አይደል? ቴሌግራም ላይ ጽፎልሃል እኮ
እይ፣ እሺ።
እኮ እሱን ተከትለህ
ያው ወደ BestBet account ክ መመለስ ትችላለህ። በ voucher ነው ያረከው።
የደስ ቢድ ያለ ብር ደውለው account ኢ ምናምን የለም አንተ
አዎ እኮ ይኸውልህ ሁለት መቶ ብር ማለት ነው ከሶስት አዎ፣ መቶ ብር ሁለት መቶ።
በታች ከሶስት መቶ አዎ።
ብር በታች በ CBE ብር እና በቴሌ ብር withdraw ማድረግ አትችልም። አንተ ያረከው በ voucher ነው።
እሺ፣ እሺ።
ስለዚህ ቴሌግራም ላይ ልኮልሃል። እሺ step ኡን እንዴት እንደምመልሰው ወደ BestBet account ክ በሶማሌ በሶማሌ አምባ በሶማሌ እኮ እሺ፣ እሺ በሶማልኛ ላክልኛል። በሶማልኛ እሺ እንልክልሃለን። እሺ
አማርያ የለም በሶማሌ በቃ እሺ፣ በሶማልኛ እንልክልሃለን ቴሌግራም ላይ
አዎ።
እሺ